ሄሎ
ሄሎ ሰላም ጤና ይስጥልን። ቴሌቪዥን
አብሮ ስትልኝ የቴሌውን አገልግሎት እየተጠቀምኩ ነበረና ለእንትን አገልግሎቶቹን ለማ- ለማወቅ ፈልጌ ነው።
ቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አሉ።
አ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ።
አ አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ለመጫወት
እሺ መጀመሪያ እንትን coin ገዝቼ ነው ወይስ እንዴት ነው?
አዎ፣ ጥያቄና መልሱን በ coin ነው የሚጠቀሙት። coin ለመግዛት ደግሞ ሁለት ቁጥር ላይ አለ። ጥያቄና መልሱን በተከታታይ አስሩን ሲመልሱ ትኬት ይሰጡታል። በትኬት ደግሞ የሚያሸልም ጨዋታ እድሎትን ይሞክሩ። game ኦችን ይጫወቱ።
እም፣ እሺ በቃ ያው ሲጠቀም ትንሽ ስላስቸገረ እስኪ ልጠይቅ ብዬ ነው የደወልኩት።
እሺ እሺ
እሺ በቃ አመሰግናለሁ።